ሄሎ ሰላም ጤና ይስጥልን።
ሰላም ነው።
ፍጹም አዎ ከ We Plus ነበር ምደውለው የእኛን application አውርደ ነበር?
አዎ እሺ ለተጠቃሚነት ነው ለአሽከርካሪነት?
ለተጠቃሚነት ነበረ መጀመሪያ።
እሺ አንተ ያወረድከው ግን አሽከርካሪዎችና አገልግሎት ሰጪዎቻችን የሚመዘገቡበት ላይ አሃ።
ስለሆነ እሺ ለዛ ነው ግልጽ የሆነ ነገር ማግኘት ያልቻልከው። እሱን ትተወውና We Plus Solution User የሚላለን እሺ ተጠቃሚዎቻችን የምንሰጣቸውን ከአርባ አራት በላይ አገልግሎቶች ከሶስት መቶ ሀምሳ በላይ እንዲሁም አሸናፊ የሚያደርገውን የ referral code የሚያገኙባት ማለት ነው። We Plus Solution User የምትል ናት እሺ እና እሷን ከ Play Store ወይም ከ App Store ላይ በማውረድ register ስታደርግ ምን አለ የሚለውን ማየት ትችላለህ ማለት ነው።
እሺ እሺ አመሰግናለሁ። መልካም ቀን።
እሺ እኔም አመሰግናለሁ።
እሺ